tenés. Vos conmigo.
No, número.
¿Hello? ¿Hello?
Hello?
Spostro vas kommer det då?
Hello?
Hello?
ሰላሙ
አይሰማ?
ወይ አይሰማ
ጫጫታ ቦታ ውስጥ ነው መሰለኝ ያሉት።
አሁን ነው አስታኪዋል። በቃ እንትን withdraw ን ለማድረግ ፈልጌ ቴሌብር እንትኑ የለም ሲስተሙ ነው ወይስ ምንድን ነው?
እሺ፣ አዎ ሲስተሙ እየሰራ ስላልሆነ ነው። በሌላ withdraw እንድታደርጉ እያደረግን ስለሆነ ስልክ ቁጥሩን እንደውልሎታለን መልሰን። ይሄ ነው ስልክ ቁጥሩ።
አ ይሄ ራሱ ነው።
እሺ፣ መልሰን እንደውልሎትና በሌላ method እንድታወጡ እናደርጋለን።
እሺ እሺ እሺ፣ እሺ፣ መልካም ቀን።